ጤና ይስጥልኝ። የቪዛ ክልል ነኝ። እባክዎት ምን አይነት የጉዞ መረጃ ልስጦት?
አንድ ወደ ካናዳ ቱሪስት ቪዛ እና hello ደንበኛ ወደ ዩናይትድ ኪንግደም ዩናይትድ ኪንግደም።
United Kingdom or Canada
እሺ በምን ነበር?
አሁን አሁን አሁንችም now just ሁለቱንም ማወቅ ፈልጋለሁ። Canada which Canada and United Kingdom እሺ እሺ። ካናዳ በምን ነበር የሚሄዱት?
ነው እሺ both tourist visa በቱሪስት ቪዛ።
yeah okay እሺ ደንበኛችን